hello ጤና ይስጥልን ቤት
እንትን ነበረ email account ኤን ማለት ነው ቤስቲቢት ጋር እንዴት ነው ኮንትን ማለት ነው አይ ዝም ብለህ መሙላት አለህ አይደል ኢሜል በቃ እሱን መሙላት ነው
okay ቻፓ ላይ አሁን ማለት ነው እሺ
የሆነ እንትን ላይ ሞልቼ ፎርሙ ሞልቼ እም፣ ልክ ወደ CBE ብር ምናምን የሚ- የሚያመርጠው የለም አዎ
እዛ ላይ ሲደርስ ነጭ ነው ዝም ብሎ ነው ያሳየው። እንትን አያወጣልኝ ምኑን ነው የማይወጣው ብር ምናምን ካስገባ በኋላ
ብቻ አስገብቼ ከዛ በኋላ ያለውን step አያመጣልኝ።
ቴሌግራም አለ ትልክልኛለህ screenshot አለ ፎቶ እሺ የእኛ ቁጥር ዜሮ ሶስት ቤት ላይ አዎ እያወራሁሽ ነበረ። አሁን ምን ልበል ስመንሽ
እ፣ አንተ ነህ ነው የሚለው ኤኤ ነው የሚለው በይ እሺ ሀይል ይሻለ በጣም እሺ እሺ እና ስክሪንሾት አድርገህ ላክልኝ እሺ ለ- ምን እንደሚልክ
እሺ እሺ